ሄሎ ስለኝ ሁሉስ ቦታዎች ሄሎ
ይሄ የደንበኞችን የምናስተናግድበት ስልክ ነው።
አ ለመቀለድ አይደለም የከፈትነው።
okay
እየደወሉ መቀለድ አይችሉም። ለዛ ከዚህ በኋላ አይደውሉ።
እንዴት ነው አሁን ገና ነው አልመጣም?
የስራ ስልክ ነው ደንበኛችን። ይሄ
ያ የው- የውል አይደለም
ሁሉ ስፖርት ነው፣ ግን የስራ ስልክ ነው። እርስዎ ደግሞ እየጠየቁ ሳይሆን እየሳቁ ነው ያሉት እየደወሉ። እኛ ደግሞ ይህንን ደንበኛ የምናስተናግድበት ነው። መስመሩን አይያዙ።
የኔ ችግር አይደለም።
ይጠይቁ።
የኔ ችግር አይደለም። የኔ የኔትወርክ ችግር ነው። የኔ የምን ችግር የኑሮ አይደለም።
ችግር ነው?
አ እንዴት ነው መልካም ቀን የአንተ- ደንበኛችን፣ መልካም ቀን ይሁንልዎት። ስለደወሉልን እናመሰግናለን።